ጤና ይስጥልኝ ቪኦኤ ኢትዮጵያ የደንኝ እባክዎ ተመልሰዋል።
አሁን ማሽን ተበላሽቶት ነበር እንጂ
እሺ ፒጂ አይዲ ይንገሩኝ።
ቢጄ ፒጂ አይዲ ያው በኤስኤምኤስ የተላከልዎትን
ኤስኤምኤስ የካርድ ቁጥር ማለት ነው።
አይ በአጭር የጽሁፍ መልእክት ኤስኤምኤስ ልከን ነበር ኮድ አልደረሰዎትም?
አላየሁትም። ልሞክረው ለየውና አላስታውሰውም።
ሌላ ምረዳ ነገር አለ?
እሺ መልሼ እደውላለሁ። አይቼ ልደውልልሽ።